እንኳን ወደ ሁድሁድ ኮርፖሬሽን በደህና መጡ። ሁድሁድ ኮርፖሬሽን በ February 2016 የተመሰረተ ሲሆን የተለያዩ አገልግሎቶችን የሚያቀርብ ኃላፊነቱ የተወሰነ የግል ኩባንያ ነው። ሁድሁድ ኮርፖሬሽን ስድስት ልዩ ክፍሎች ያሉት ሲሆን መጠሪያቸውም ኮሜርስ ፓል፣ ሁድሁድ ክላውድ፣ ሁድሁድ ኤክስፕሬስ፣ ሁድሁድ ዴሊቨሪ፣ ሁድሁድ ግራውንድ እና ሁድሁድ ፕሮኪርመንት ይባላሉ። እያንዳንዳቸው የራሳቸው የሆነ ልዩ ተልዕኮና ግቦችን በማንገብ የተለያዩ አገልግሎት ዘርፎች ላይ የጎላ ሚናን ይጫወታሉ። ሁዱድ ኮርፖሬሽንን በመምረጣችሁ እናመሰግናለን።